ጤና ይስጥልኝ ሪፖርት ነው እባክዎ ምንድን ነው?
ትናንት ብር እንትን ሁሉ ስፖርት በልቼ ነበርና ግን መልሼ ደግሞ ወደ ሁሉ ስፖርት ተመለሰ መሰለኝ። የለም
ምን አይደል?
ቲኬቱ win ይላል ግን ብሩ የለም።
የትኬት ቁጥሩን ይዘዋል?
አዎ ይዣለሁ።
ንገሩኝ። እሺ። ይንገሩኝ የትኬት ቁጥሩን ስልሳ ሰባት ስልሳ ሰባት ሰላሳ አምስት እሺ ሁለት
እሺ ሀምሳ ዘጠኝ ሰላሳ ዘጠኝ ሁለት
ሰላሳ ዘጠኝ ሁለት ነው።
አ
በኦንላይን ነው
አዎ ኦንላይን ነው።
አስተላልፌ ይለታለሁ።
እሺ thank